hello hello አቤት አቤት
እንትን deposit አድርጌ ነበር እና ጠዋት ነው ያደረኩት።
እሺ ሁለት ሺህ አሳውቂያለሁ። hello አሁን አልገባልህም
አዎ፣ እሷ አልገባልኝ። ሁለት ሺህ አሳ- ጠዋት ነበር ሁለት ሰዓት ላይ ነበር ያሳወኩት። ሁለት ሺህ ነው ያሳወኩት።
እሺ በዚህ አሁን በደወል- ከመሸ በኋላ እንትን ብያለሁ። እ?
በዚህ በደወልክበት ነው ቁጥሩ ቤት ቤት በዚህ ቁጥር አይደለም በ- በደወልክበት በ- በዚህ አይደለም እሺ ንገረኝ ዜሮ ዘጠኝ ዜሮ ሰባት ሰላሳ ሰባት ነው ዘጠኝ
hello ሰባት ነው ዘጠኝ
ዜሮ ዘጠኝ ዜሮ ሰባት እሺ
ሰላሳ እህ
ስልሳ አንድ እህ
ሰማንያ ሁለት
አንድ ሺህ አምስት መቶ ብር ነው አይደለም አ አ እሺ አሁን set እንዲያደርጉልኝ inbox አደርግላችኋለሁ እሺ
እሺ